ከየት ነው?
ከአሜሪካና
አሜሪካን ደያጌት ሱቆስ ነው በሳም ናቸው ዘርነን ዘር የተዩ ሱቅስ ሽንጨ ዱጥ ይችል አቴላፌሰ ፈረንጃ ሸሸ ኬታ ሜጢት ሜጢት አሲም የጊው በሽታ ዝም በል ዶንቆሮ ስድ ዘን ብለህ ስማ አቴ ወንዱ እኮ ነኝ
ውረድ ወንዱ ሆነ ለምን እንትና አትሆንም? ምን ምን ይሰራልን? ራስን አጽዳ፣ ሁቤ ቀንጥሳ፣ አቻ መኤት ብበትን አጽዳ።
አዛ ለምን መጀመሪያ ልውጣኔ ጫአ ሜዳ ድብን ወተረ ስድ ተመለስ አንተ ጆ ባይደን ሚዲያ ሀያ